ሄሎ ጤና ይስጥልን ቤተሰቤት
ጤና ይስጥልን እንደምና እግዚአብሔር ይመስገን።
ውድሯል ገበያ አልሆነም በዚህ ቁጥር ነው
እ?
በዚህ ቁጥር በደወልክበት ቁጥር አይደለም እሺ ንገረኝ ዜሮ የቤተሰቤት ዘጠኝ አስራ አንድ እሺ
ሰላሳ አንድ ሰባ አምስት አርባ ስድስት አስራ አንድ ሰላሳ አንድ
ሰባ አምስት አርባ ስድስት
ዛሬ ነው
አዎ ነው ስንት ብር ነበረ አስር
እሺ የቴሌ ብር ቁጥርህን በድጋሚ ትነግረኛለህ ዜሮ ዘጠኝ አስራ አንድ እሺ ሰላሳ አንድ ሰባ አምስት አርባ ስድስት እሺ confirm አድርገ ይላለሁ ወይስ ገብቶልሃል እሺ check አድርግ አሁን ስለደወልክ እናመሰግናለን መልካም ምሽት